સમરસી માં ગેરેજ મળી બલ બલ ગવે રહેતા બસ હેલો હેલો વન્નાથી એને બેસી બેસે અકોનથી બતા સૌ સૌ સૌ બ્ર વસે રે વન્નાથી એને આ એને સહિત એક ሰው ትድረው አደረገ በእናት አንድ ጊዜ አስመለሰች።
ስንት ብር ነው?
አንድ ሺህ አምስት መቶ ነው።
አንድ ሺህ አምስት መቶ አዎ እሺ። አሁን ደወልክበት ስልክ ቁጥር ነው የሚስት ቤት ስልክ ቁጥር
አይ አስራ አምስት ዜሮ ስምንት ቆይ አንድ ዜሮ ዘጠኝ አስራ አምስት
ዜሮ ስምንት ዜሮ ስምንት አርባ አንድ ስልሳ ሁለት አርባ አንድ ስልሳ ሁለት አዎ አይ ነው መቼ ነው የወጣብህ?
አሁን ነው እኮ አስራ ሀያ ደቂቃ በፊት ነው አሁን ነው እሺ check እያደረኩ ነው። ትንሽ ጠብቀኝ።
ተደርግልኝ በእናትህ
አንድ ሺህ አምስት መቶ ብር ነው አይደለ?
አዎ እሺ ዜሮ ዘጠኝ አስራ አምስት እሺ ዜ- ዜሮ ስምንት አርባ አንድ ስልሳ ሁለት
እ
ዜሮ ዘጠኝ አስራ አምስት ዜሮ ስምንት ወደዛው የቴሌብር ስልክ ቁጥር ነው የገባሁሽ።
የወሰደ ሰዎች ነው
ዋይ ወደዛው ወደዛው የቴሌብር account ነው የገባው 0915 08 41 62 ወደሚለው ወደ ሌላው?
ስልክኝ- ወደዛው ወደ አንተ የቴሌብር account ነው የገባው። እሺ እርግዛ ነው እንዴ ወደ ቴሌብር account ነው የገባው።
አይ እ የተወሰደ ብር የለም። check አድርገው ቴሌብር account